ጤና ይስጥልን ቤስት ቤት ረዲት ነኝ የሚለርደው
ሀሎ ሄሎ
አዎ ምንድን ነው ሰላም ነው አዎ ወራ ወራ በስት ቢት ነው
እሺ
አዎ መቶ ሰና አምስት በሲት እርግጭ
ሄሎ
መቶ ዘጠና አምስት
እሺ ድምፅ አይሰማም ይቆራረጣል
ይቅርታ መቶ ዘጠና አምስት deposit አርግቼ እሺ
አዎ ከዛ አልደርስ ነው account እሺ deposit ስታደርግ የደረሰው text አለ አይደለ አ እሱን text ቴሌግራም ላይ ላክልን እሺ እሺ እሺ